Hello ጤና ይስጥልኝ ችብችብ እንዴት ዋልሽ? መቤት እግዚአብሔር ይመስገን።
አረቄ ያለበትን አጣው ስጪኝ።
ምን ነበር ይቅርታ?
ቲማቲም ምናምን ትናንት ነበር ያዘዝነው ለዛሬ።
እሺ የሆነ ቁጥር ላይ ስደውል ወጥቷል ብላ የሆነ ሹፌር ቁጥር ሰጠችኝ።
እሺ እሱ ስደውልለት እኔ ጋር አይደለም ብሎ ሌላ ሰጠኝ። እሱኛው ደግሞ ስደውልለት እኔ ጋር አይደለም ከኔ እጅ ላይ ያለውን ጨርሻለሁ አለኝ።
የት ነበር location ኑ?
ካቶሊክ ቸርች ለጋር
ቸርቸር ካቶሊክ ቸርች ለጋር ለጋር ኦኬ። እሺ የ- ሌላ የ driver ስልክ ልንገሩት በስህተት ነው እኮ- አይ፣ እርግጠኛ የሆነውን አስጠጭኝም እዛ እኮ አሁን እኮ ልነግሮት ነው አዎ። የያዘው ዜሮ ዘጠኝ ሰባ ሶስት እሺ ዜሮ ዜሮ ስልሳ ሶስት ሰባ አራት አዎ ሰለሞን ይባላል። ለእሱ ይደውሉለት፣ እሱ ነው ይዞት የወጣው።
እሺ አመሰግናለሁ።
እሺ እሺ፣ እናመሰግናለን። መልካም ቀን